እኮ ነው አይደለ?
አዎ ራስ
ራስ ብራንች አዎ ራስ ብራንች
ከቢዩ ዴሊቨሪ ነበር የምደውልልሽ። ኦርደር ቼክ እንድታደርጊልኝ ፈልጌ ነበር።
እ ማለት የታዘዘው
አዎ በኦርደር ነበር ሰማንያ አምስት አርባ አምስት አስራ ሶስት ኦርደር ታዛችሁ ነበር አይደለ?
አዎ ወዛት አልፎ የለ ቆይ ወስ መለዋዊ ኤግና ስፔሻል ኦምሌት አፕ አንዳንድ አይደለ?
አወጥቷል እሺ ይዞት አመሰግናለሁ። እሺ ይዞታል።